Linha, speak from Linha Commander Block.
ጤና ይስጥልኝ ሰላም ነው?
አውስጥልኝ አሽፔ
አዎ ዊዝድሮ አድርጌ አልገባልኝም ነበር። ትናንት በአስራ አንድ ትናንት ወዲያ
ከትላንት ወዲያ በአስራ አንድ አዎ በአስራ አንድ በፈረንጆች ማለት ነው አስር ሰዓት ከሀምሳ አራት አካባቢ
ከምን ወደ ምን
ከሁሉ ስፖርት በአሪፍ ላይ ወደ ቴሌብር አድርጌ ነበር።
ሁሉ ወደ እሺ ስንት ብር ነው አሞን ሰባት መቶ ብር
እሺ ስሞትን ይንገሩኝ
የአቤት ደሳለኝ
ስልክ ቁጥር
አስራ አንድ ሀምሳ ዘጠኝ ሀምሳ ዘጠኝ ዜሮ ዜሮ ሀምሳ ስድስት ዜሮ ዜሮ ሀምሳ ስድስት እሺ አሁን በምነግሮት ስልክ ቁጥር screenshot አንስተው ይልኩልኛል
እሺ ዜሮ ዘጠኝ ዘጠና ሁለት
ቆይ አንዴ እሞ አንዴ ስልክ አየሁ ዘጠና ሁለት አስራ ሶስት ሀምሳ ሶስት
አስራ ሶስት አሉ
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ
እሺ በዚህ ስልክ screenshot አንስተው ይልኩልናል
ቴሌግራም ላይ አዎ
እሺ ሌላ መዳፍ ነገር አለ
አይ ይሄ ነው በቃ እኔ ላይ ነው ስለ ደወሉ እናመሰግናለን። ስለ አገልግሎቴ ማንኛውም ሀሳብ መሆን አስተያየት ካሉ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
Thank you.